ዋሽንግተን የሕክምና ማዕከል መለስ
ስለዚህ ቡልቡላ ያለው የእናቶች እንትን አለ አይደለ?
ህጻናት ቤታችን እሺ ክትባት አላችሁ እንዴ?
ስልክ ቁጥር ልስጦት ይዛል የቡልቡላን ስልክ ቁጥር ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ዘጠና ስምንት
ዘጠና ስምንት no ዘጠና ስምንት ዘጠና ስምንት ዘጠና ሶስት ዘጠና ስምንት ስምንት እሺ ሰማንያ ስድስት ሰማንያ ስድስት
ዘጠና ስምንት ይቅርታ
ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ሰማንያ ስድስት ድጋሜ ሰማንያ ስድስት
okay ሁለት ሰማንያ ስድስት አዎ እሺ thank you